ነው? ኃይሉ አይናለም እሸቴ
አሎ
ሰላም ጤና ይስጥልን።
ሰላም ሰላም።
አ- ኃይሌ አይናለም እሸቱ ለኦፊስ ነው።
አዎ ልክ ነው።
እሺ ስሜ ሀሩን ይባላል። የደወልኩትኝ ከ We Plus Technology Solution ነበረ።
እሺ ሶኛ መተግበሪያ ወይንም application ነበር develop ያደረግነው።
እም፣ እናንተም ድርጅታችሁን እዛ ላይ በማስመዝገብ በነፃ ማስተዋወቅ ትችላላችሁ። እኛ እሺ፣ ከእናንተ የምንቀበለው ምንም አይነት fee ወይም ክፍያ አይኖርም። ከእናንተ እሺ፣ የሚቀበ- የሚጠበቀው ከ Play Store ወይም ከ App Store ላይ application ኣችንን download በማድረግ service ኣችሁንና እ፣ አድራሻችሁን በመለጠፍ ማስተዋወቅ ነው።
እህ፣ እ፣ so እኔ እናንተን አድራሻ ያገኙት ከኢንተርኔት ላይ ነው።
ያ መልካም።
ልክ እንደዚህ ሁሉ የእኛም customer ኦች የእኛን application አውርደው በሚጠቀሙበት ጊዜ የ lawyers ን firm በሚነኩ ጊዜ የእናንተን አድራሻና service እንዲያገኙ ለማድረግ ማለት ነው ዋና aim ኡ።
መ- መልካም ጥሩ ነው፣ ደስ ይላል።
እሺ አባ እናመሰግናለን። link ኡን አ- application ኑ ምንድን ነው ያልሽኝ?
We Plus Solution ዊ ያ ደብሊው ኢ ዊ ያ ዊ ፕላስ ዊ ፕላስ ፕል- ሶሉሽን ፕላስ ሳይኗ ነች ወይስ no አይ በእንትን type አድርገውና Plus? Okay Solution። Okay እሺ፣ አውርጄ Solution።
እመዘገባለሁ። እሺ እሺ በጣም ነው እሺ፣ የምናመሰግነው። ሊንኩን ኦራይት መላክ ትችላለሁ። እሺ alright። እሺ እሺ እሺ መልካም ቀን።
እሺ፣ መልካም ጊዜ እሺ